ባልደረቦችን ከአሪፍ ሌበር መደውሎ አሁን ደውለውልን ነበር። መስመሩ ተቋረጠ። እሺ ሁለቱንም ቆርጦ ቦታ ለዘኛች ሶስት መቶ ሀያ እና መቶ ብር ነው ያሉት። ከምን ቤቲንግ ነው
ቤት ዘጠኝ ዘጠና አራት
ቤት ዘጠኝ ዘጠና አራት ነው ያሉት። እሺ ከእሱ ዊዝድሮል ለማድረግ የሞከሩት ወደ ቴሌብሮት
ወደ ቴሌብር ነው withdraw ለማድረግ የሞከሩት በፔይፓል በኩል
እዛ ላይ ቤት ዘጠኝ ዘጠና አራት ላይ ያሳዩታል አይደል? transaction ኡ በአልፌ በኩል መሄዱ transaction ኡ አለ success ይላል።
history ውስጥ ገብተው እሱኛውን screenshot አድርገው በምነግረው ስልክ ቁጥር ቴሌግራም ላይ ላኩልን።
እሺ በዚህ ቁጥር